አብራ ይስጥልን። ሰላም ነው?
እግዚአብሔር ይመስገን። ዶንኪ ቲዩብ ነው።
እንዴት ናችሁ? አውቄዋለሁ። comment ለመስጠት ነው። በጣም በርቱልን። እሺ፣ በጣም እወድሃለሁ በይልኝ። ያው በተለይ ሰሞኑን በህፃናት ላይ የምትሰሩት ስራ በበጎ አድራጎት የምትሰሩት ስራ በጣም ተመችቶኝ ነው። በተ- በተለይ እዚህ ትትና ምናምን በሚለው ስልጠናችሁ ምናምን ላይ በጣም በርቱልኝ። ትውልድ ለመቅረጽ የምታደርጉት እንትን ስለተመቸኝ ነው።
እናመሰግናለን ስለደወሉ። እሺ፣ እሺ፣ መልካም ጊዜ ይሁንልዎት።
እሺ፣ እሺ።